Hello
ጤና ይስጥልኝ።
ጤና ይስጥልኝ።
ፍላሚንጎ ባርና ሬስቶራንት ነው።
አዎ
እሺ፣ ደንበኛችን ከአሪፍ ፔይ ነበር የምደውልልዎት።
እ ከአሪፍ ፔይ ነበር የምደውልልዎት። ከአሪፍ ፔይ
ከ- ከምን አሪፍ ፔይ
አርስቴ ምንድን ነው
አሪፍ ፔይ እ
እ POS ከኛ ወስደዋል አይደለም? አሪፍ ፔይ እ?
ነን። አሪፍ ፔይ
አልገባኝ።
ይሰሙ- ይሰሙታል?
አዎ
እሺ፣ ከአሪፍ ፔይ ነው የምደውልልዎት።
አርስፔ።
አዎ
እሺ
እሺ፣ ደንበኛችን ለተከታታይ ሀያ ሶስት ቀናት ምን ማድረግ እያሳየን አልነበረም።
ኦ አገር ውስጥ ገቢ
ምን አሉ?
አገር ውስጥ ገቢ ነው።
አዎ ም- እ፣ በ POS ኡ ምንም አይነት transaction እያሳየን አልነበረም እና ያጋጠመው መ- ችግር ካለ መ- ለመጠየቅ ነበር።
አዎ መልእክት ልከናል እኮ ኢሜል አድርገናል። እ፣ ቃጠሎ ተነስቶ ይኸው አሁን ድረስ እ፣ ዘግተናል የድርጅታችን
እሺ ደንበኛችን በመብራት በመብራት ኃይል ጥፋት እ፣ kitchen ሁሉ ተቃጥሎብን እ፣ እየሰራን ነው ያለ ነው። የፖሊስ እ፣ ማስረጃ ሁሉ ይኖረናል።
እሺ።
እ፣ forensic ም መጥተው አይተዋል።
እሺ እሺ በሰጡን መረጃ እናመሰግናለን።
Thank you። ይህንንም አቅርቢልኝ በደንብ አድርገሽ።
እሺ አመለክትበታለሁ ደንበኛችን።
እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ።
እናመሰግናለን። መልካም እሺ።
ቀን።
አሜን አሜን።